hello ጤና ይስጥልኝ ልታዘዝ ቴሌቪ hello
ጤና ይስጥልን።
እግዚአብሔር ይመስገን ምን ልርዳው
ሰላም ሰላም። አይ በዚህ ስልክ ካርድ መውሰድ ነበረ እና ካርድ ዝም ብሎ ይቀጣል ሲጠቀም ምን ሆነ እንደሆነ እሺ ያው የቴሌቪዥን game subscribe ሲያደርጉ ደንበኛ ሲሆኑ ትኬት ይሰጡታል እ፣ በትኬቶች እድሎቹን ሲሞክሩ ሞባይል ላፕቶፕ አምስት ሺህ ብር ሽልማት አለው
እሺ
ስለዚህ ትኬት እያስገባ ነው ብር የሚቆርጥቦት ማለት ነው
ኦኬ የእሱ